ጤና ይስጥልኝ አሊባባ።
ሰላም ነው።
እግዚአብሔር ይመስገን።
ፒክአፕ መኪና ፈልገን ነበረ።
ፒካፕ አለኝ።
እ?
ፎርድ ፒካፕ አለኝ። ሃይሉክስ ፒካፕ አለኝ።
አይ ሃይሉክስ አይደለም፣ እኛ ለስራ ነው የምንፈልገው። single ከ- single ወይ double ገቢናዊ ነው። ይሄ እንትኖች አሉ አይደለም፣ ዲፎርድኖች ዲፎርድኖች
D4D አለን። እሱ ሁለት ሺህ ሁለት አለን።
ሁለት ሺህ ሁለት አለሽ። ሌላስ ሁለት ሌላ?
ሁለት እ?
ትሬል
እ?
ትሬል
ምናሽኝ ሙዬ በትሬል
በፍሬን ትሬል አለኝ።
ክሬን አይሰማም። ይሄኛው
ትሬል
ትሬል አ እሺ። መ- እሱስ ስንት አመት ባለ ስንት ነው አመት?
3L አለ። ይመችዎታል አባት?
3L እኮ ስንት መ- ስንት አመተ ምህረት ነው?
አስራ ዘጠኝ ዘጠና ስድስት የጠና ስድስት ነው።
አ
ዘጠና ስድስት ይህን ነው ትንሽ
መስቀል ፍላወርና ፓስተር እንገኛለን።
እሺ። መስቀል ፍሎሬት
መስቀል ፍላወር ናዝራ ሆቴል
ናዝራ ሆቴል እ?
ናዝራ ከናዝራ ሆቴል አስ- ሆቴል።
ና- ናዝራ ሆቴል ጋር ሲደርሱ ትንሽ ወደ ላይ ሲሄዱ አፍሮሊንክስ ሞተርስ የሚል አለ። የመኪና U-turn አለ። ትንሽ እንደሄዱ እሺ።
ከናዝራ ወደ ላይ ዩተርን አለ።
አዎ።
በስተቀኝ በኩል ሲገቡ አፍሮሊንክ ሞተር የሚል አለ። የመኪና መሸጫ እሺ።
በዛ ከናዝራ ሬክላም ክፍት ሆቴል ከናዝራ ሆቴል ጀርባ ያሉት መ- መኪና መሸጫዎች ናቸው?
አይደለም። ናዝራ ሆቴል ጋር ሲደርሱ ትንሽ ወደ ላይ ይሄዳሉ።
እሺ።
ከዛ አ- U-turn አለ መንገድ።
አዎ።
በስተቀኝ በኩል ሲገቡ አፍሮሊንክስ ሞተርስ የሚል አለ።
እሺ። እሺ።
በሱ ሬክላም አሉ?
ትክክል ሲገቡ አሁን ማሊባቦች መኪኖቹ አሉ?
ይገኛሉ።
አሉ መኪኖቹ አሁን ሚ- ይታያሉ። አንቺ እዚህ አዎ ናቸው።
አ- እንትኑ D4D እ።
አዎ
እሺ። እመጣለሁ። እሺ።
እሱ መጡ ይደውሉልኝ።